ሄሎ ሄሎ ወዬ እ አቤት።
ይቅርታ እሱ ባለው ና አዎ እሱ ዜሮ ባለው አራት አይደል?
ሰባት ስምንት አልታዘዘም ብለህ ነበረ። እዛ ነው አዎ።
ያለው እንዴ?
አዎ
እሺ ዜሮ አራት አርባ ስምንትን ጽፈህ ነበር ተሳስተ ነው?
እም፣ እሱ ስህተት ነው። ዜሮ አራት ሰባ ስምንት ነው ትክክለኛ order ኡ።
እሺ አገናኘኝ፣ እዛ ከሆንክ
እዛው ላገናኝሽ አገናኝሽ።
እናት
ሄሎ ሄሎ ጤና ይስጥልኝ እናቴ፣ እንዴት አመሸሽ?
እግዚአብሔር ይመስገን።
ከ BeU ነበር የምደውልልሽ በመቶ ሁለት ዜሮ አራት ሰባ ስምንት order ሳዛችሁ ነበር።
እ፣ የተቀበልነው order የለም ብለኛል ሰው ማናጀር የምናግረት okay ምንም medium አይነት ማርጋሪታ ነበረ እሱም መጥቶ ወስዷል።
ባሉ እንጂ በዚህ በ- በመቶ ሁለት ዜሮ አራት ሰባ ስምንት ምንም አይነት order አልታዘዘም።
አዎ እሺ እሺ እናቴ አመሰግናለሁ። ይሄኛውን cancel አድርጉልን በቃ እሺ። ይቺኛዋን order ነበር ሄሎ ሄሎ ወይ እ፣ በቃ አሳውቅልሃለሁ። ተተኩጣ እሺ እሱ ብቻ ካንስል ይሆናል።
ይውጣ።
እንደ አልፈረምክም አይደል?
አረ ምንም ሲጀመር ወደር አልፈረምክም፣ በፊት አልተቀበሉም።
አላስቆረጥክም ምናምን አይደል?
አረ ወጥ በቃ ተተኩጣ ካንስል ይሆናል።
በቃ እሺ ወጣሁ።
ይሄ ሞተር ነው